hello ሰላም ጤና ይስጥልን። ማሪያስ ቢዩቲ hello ይሰማሻል? እሺ ከዊፕላ ሶሉሽን ድርጅት ነበር ምደውለው። የኛን ዊፕላስ ሶሉሽን ፕሮቫይደር ላይ አገልግሎት ለመስጠት ተመዝግበው ነበር። አዎ አሁን ላይ አገልግሎት መስጠት ስለጀመርን ኦንላይን በመሆን ያለምንም ክፍያ ያው አገልግሎቶትን እ እንዲጠቀሙ እንዲሁም ከ customer ጋር እንዲገናኙ ለመጋበዝ ነው። እ ድምጼ ይሰማሻል አይደል? እሺ አዎ ችግር የለውም። እንዲሁም እንደ ተጠቃሚ ደግሞ ከዚህ ከውጪ ምን አለ ካሉ ዊፕላስ ሶሉሽን user የሚሰኝ application አለ ለተጠቃሚዎቻችን የ transportation አገልግሎትን ጨምሮ ሌሎች አርባ አራት እና ከዛ በላይ አገልግሎቶች ስላሉ እሱ ላይ ገብቶ ምን ምን አዲስ ነገር አለ የሚለውን ማየት ይችላሉ። እንዲሁም ደግሞ አሸናፊ የምታደርግ referral code አለች። እሷን ለጓደኞች ለቤተሰብ ምናምን ስታጋሪ ያው challenge አለ። እሱን challenge መቀላቀልም ማሸነፍም ትችያለሽ ማለት ነው። እሺ አመሰግናለሁ። መልካም የስራ ቀን ይሁንልሽ። እሺ ካልገባሽ ምንም አይነት ጥያቄ ካለሽ ያው application ኑ ከስልክሽ ላይ ከሌለ ከአፕ ስቶር ወይም ከፕሌይ ስቶር ላይ ዊ ፕላስ ሶሉሽን ፕሮቫይደር ብለሽ አውርደሽ register ታደርጊያለሽ። ተጨማሪ ጥያቄ ካለሽ ስልክ ቁጥር ለመያዝ ይመችሻል? ልንገርሽ? በቃ አረግልሻለሁኝ። እሺ text አደርግልሻለሁኝ። እዛ ላይ እንትን ትያለሽ። አመሰግናለሁ። መልካም የስራ ቀን ይሁንልሽ። እሺ እሺ